ሄሎ ሄሎ ሄሎ ይሰማል?
ዋሽንግተን አዎ ነው።
ጤና ይስጥልኝ።
እሺ፣ ሰላም።
እ ሐኪም ለሮብ ቀጠሮ መያዝ ይቻላል?
ይቻላል። ማን ጋ ነበር የፈለጉት?
ማን ነው ያለው ደህና ሐኪም እመዬ?
ምን የ- የውስጥ ደዌ ስፔሻሊስት ነው የፈለጉት?
የውስጥ አዎ አሉ ብዙ ዶክተር መላኩ አለ፣ ዶክተር እሸቱ፣ ዶክተር ቤቴልሄም ይባሉ አሉ።
እም፣ የቆዩ ሐኪሞች ማንን ማግኘት ይቻላል? መኮንን ሁሉም እ፣ የቆዩ ናቸው። አንዱ ጋር ላድርግ፣ ዶክተር መላኩ ጋር ይሁን።
እሺ መላኩ አዎ ዶክተር መላኩ እሺ
ከዚህ በፊት አለዎት ካርድ?
አይ የለም አዲስ ነው?
አዎ ለሮብ እሺ ቆይ፣ ሸዋዬ።
አንዴ ይጠብቁ።
እሺ
ሙሉ ስም ማን ነው?
ሸዋዬ ኢላላ
ኢ- ኢላላ ነው ሂላላ።
ኢላላ
እሺ
ጠዋት ነው አይደል?
አዎ ሁለት ሰዓት ተኩል ይገባሉ።
ሁለት ተኩል ይገባሉ።
አዎ በቃ ጠዋት እመጣለሁ። thank you